ሸሚዝስ የዚህ አንድ ጤና ይስጥልኝ ልጃ ኢትዮጵያ ብርሃን ነኝ። እባክዎት ምን ልርዳዎት?
ማሽን ብልሽት ለማስመዝገብ እሺ ደንበኛችን የ BG ID ዎትን ወይም ደግሞ የ PIN number ኦትን ይንገሩኝ።
ID ው ልንገርሽ፣ ቆይ እሺ
ID አስራ ሶስት ሀያ ስድስት
ምን አሉኝ?
አስራ ሶስት ሀያ ስድስት
አስራ ሶስት ሀያ ስድስት ዜሮ ሰባት ስድስት ዜሮ ሰባት ስድስት እሺ አንድ አዎ።
ጊዜ መስመር ላይ ቆዩኝ።
እሺ
ሞሺ ሆቴል ነው ደንበኛችን።
አዎ
እሺ የእርስዎን ስም ልቀበል።
ቤተልሔም ቤተልሔማ
ሞሼ
እሺ ስልክ ቁጥር በደወሉበት ላይ ወይስ ሌላ ይሰጡኛል?
እሺ እሺ እና ግን ለዛሬ መሆን ይችላል አዎ ለዛሬ ነው የምመረክዝልዎት እሺ እናቴ የምመዘግብልዎት። ስልክ ቁጥር በደወሉበት ላይ እሺ
እሺ ልዩ ቦታው የት አካባቢ ነው?
ወሰን
ወሰን እሺ ወሰን አዎ።
ምኑ ጋር?
እ፣ ህብረት ባንክ ፊት ለፊት
እሺ ምንድን ነው የሆነቦት ማሽኑ?
አ፣ እንትን አይ- በረዶ አይሰራም አያቀዘቅዝም በረዶ አይሰራ።
አዎ እሺ እሺ ደንበኛችን ቅሬታውን መዝግቤ ወደ ጥገና ክፍል አስተላልፍ ይሉታለሁ። የጥገና ክፍል እ፣ መጥቶ የጥገና አገልግሎት ይሰጡታል።
እሺ እናመሰግናለን ጠብቋቸው ይመጣሉ። ሌላ ምረዶት ነገር አለ?
የለም አመሰግናለሁ እሺ ስለደወሉ እናመሰግናለን። መስተንግዶ ላይ ያሉትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ